ጤና ይስጥልኝ ቤት ቤት እኔ ነኝ ቤዛ ጠብቂኝ ጎራን እየመጣሁ አቤት
ቤስፊትም ብር ወጥተዋል። ቴሌም አልደረሰም ብር መልስ እሺ አ መቼ ነበር የሞከሩት ጎርመስ ትናንትና ወዳ ሄሎ ሄሎ
ትናንትና ወዳ ነው የሞከርኩት ብሩ ወጥቷል፣ ግን ቴሌም አልደረሰም ማለት ነው።
እሺ በሳንቲም ፔይ ነበር የሞከሩት በዚህ ስልክ በሳንቲም ፔይ ነበር የሞከሩት አይ በሌላ እሺ በቃ አሁን እየተመለሰ ነው እሺ ትንሽ ጠብቁ ሄሎ ሄሎ
ሄሎ ሄሎ አይሰማም ይሰማል።
እሺ ትንሽ ጠብቀን አባ እያስተካከልን ነው እሺ
እስከ ትናንትና ትንሽ ጠብቅ ብቻ ነው።
አዎ ትንሹ ሲስተም ፌል አድርጎ ስለሆነ ነው አሁን እየተስተካከለ ነው ትንሽ ጠብቀን
ስንት ሰዓት
እስቲ ከማታ ያውና ካልገባ መልሰ ደውልልን እ እስከ ማታ ያውና ካልገባ መልሰ ደውልልን እስከ ማታ
እ እስከ ማታ አዎ አዎ